Hello ጤና ይስጥልኝ ተድላ አምቡላንስ እባክዎ ምን ልርዳው? Hello አምቡላ- አምቡላንስ ነው። ክፍለ ሀገር ትወጣላችሁ እንዴ?
አዎ አዎ እንወጣለን። የት ነው የሚፈልጉት?
ሀረርጌ ደደር የሚባል
ሀረርጌ እ።
ከ- ከአዲስ አበባ ሀረርጌ ነው።
አ በቴሌቪዥን አይቼ ነው ፕሮግራማችሁ Okay እሺ።
እና እ፣ ክፍለ ሀገር ከዚህ ከአዲስ አበባ ወደ ሀረርጌ ነው መውሰድ የፈለጉት?
ታማሚው ሀረርጌ ነው ያለው ወደዛ ለማምጣት እ፣ okay ታማሚው ያለው ሀረርጌ ነው።
አ ከሀረርጌ ወደ አዲስ አበባ
አ ምንድን ነው የታካሚ ሁኔታ?
እንደ ኩላሊት ነው መሰለኝ
ኩላሊት። Okay ለ dialysis ነው።
አ
ኦክሲጅን ይጠቀማሉ እንዴ?
አይጠቀሙ አይ
ስንት አመታቸው ነው?
ሀያ ስምንት ሀያ ስምንት አመት።
አ እኛ ያለ ነው እዚህ አዲስ አበባ ውስጥ ነው። ከአዲስ አበባ ወደ ሀረርጌ ሄደን ከዛ ከሀረርጌ አዲስ አበባ patient እንድናመጣው ነው አይደል የሚፈልጉት?
አ
በቃ ሂሳቡን ሰርቼ መልስ ይልደውልሎት።
እሺ እሺ